ሄሎ ሄሎ ሰላም ጤና ይስጥልን
ጤና ይስጥልኝ።
አለን ምን ልርዳዎ
እንደዚሁ ሳምንት ይቆ- ሳንቲም ይቆራረጥብኛል። ምን እንደሆነ እኔ እንጃ።
የቴሌቪዥን ደንበኛ ከሆኑ በየቀኑ ትኬት ስለሚሰጡት ነው። በሚሰጡት ትኬቶች እድሎችን ሲሞክሩ ሽልማት ያገኛሉ።
በቃ ይዝ- እንዲዘጋልኝ እንዲት- እኔን ልታደርጉን አትችሉም እንዴ?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር
ስ- ኮከብ ማንሰራ ኮከብ ስንት ቁጥር?
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ደውሎ ስድስት ቁጥር
እሺ በቃ እሺ።
እሺ መልካም